Hello Hello ሰላም ሰላም እንትን ቶዮታ ፎራና ሁለት ሺህ ሰባት ሞዴል አይቼ ነበር አለ አለ
አንድ ነጥብ ሶስት ምናምን ባንክ ያለበት ነው አዎ
ስንት ነው ዋጋው እና እንዴት ነው ማድረገው ቀጥሎ
እም፣ ጠቅላላ ዋጋው ሀምሳ አንድ ነው
ሀምሳ አንድ አዎ ምን ነው ሀምሳ አንድ እህ፣ ሀም- ሀምሳ አንድ ምንድን ነው ይቅርታ
ሀምሳ አንድ ማለት አምስት ሚሊዮን አንድ መቶ ሺህ ብር ማለት ነው ሀምሳ አንድ ሚሊዮን እያልሽ መስሎኝ እኮ ልብ ኧረ እንዴ አምስት ሚሊዮን አንድ መቶ ሺህ ብር ነው እ፣ ያ- ከነዳ- ከነ ባንኩ ማለት ነው አዎ።
እሺ እና የሚገኘው መኪናው መስቀል ፍላወር ነው
እሺ ስለዚህ ሄጄ ማየት ቀጥሎ ሄጄ ነው ማየው ማለት ነው አዎ አዎ ሄደሽ ማለት ነው የተወሰነ ያህል ድርድር ይኖረዋል
እሺ አመሰግናለሁ ግራ ከገባኝ አንቺ ጋር ልደውል መስቀል ፍላወር ምኑ ጋር ምናምን መስቀል ፍላወር ናዝራ ሆቴል እ፣ ከዛ ትንሽ ከናዝራ ትንሽ ወረድ እንዳልሽ U-turn ማድረጊያው ላይ አፍሮሊንክ የመኪና መሸጫ የሚል አለ። በሱ ቅያስ ነው የምትገቢው። ማሊ ባባ ብለሽ
ማሊ ባባ እሺ እም፣ እሺ